ሄሎ ሄሎ፣ ጤና ይስጥልኝ። ከ BGI ኢትዮጵያ ነበር መደውልሎት።
አዎ ከ BGI ነበር መደውልሎት። ቅዱስ ጊዮርጊስ ቢራ
ማን ነኝ?
እንደ ራሴ ሬስቶራንት ኖት?
እ እንደ ራሴ ሬስቶራንት ኖት?
ሬስቶራንት ማለት ነው።
እንደ ራሴ የሚባል ድርጅት የሎትም?
ለ- ሌቶሪሞ
ምን አለኝ?
ሌቶሪ እ ሌቶሪ
ምንድን ነኝ? ቅርታ እ እ
እንደ ራሴ አዳም የሚባል ተዳም ድርጅት ስሜ
እሺ፣ አየህ አ ምን አለኝ?
ማሊ እኔ ሊቶሪን ኩን አዳምቲ ስሜ
ይቅርታ አማርኛ አይችሉም?
እ፣ ትንሽ እ፣ አውቃለሁ።
እሺ እ፣ እንደ ራሴ የሚባል ድርጅት አለዎት አይደለ? ወይም ግሮሰሪ
አየህ
እሺ እ፣ የ BGI መለያ ቁጥር text ልከን ነበር። SMS ደርሶታል? በዚህ ቁጥር eeyyee eeyyee ደርሶታል? ደርሶታል?
አ
እሺ እሱን ለማረጋገጥ ነበር። መልካም ቀን።